ሰላም ያምጣል ሁሉም ዘራፊ ይበል ሁሉም ሰላም ያምጣል ይውጣ በአደባባይ ይሰማ ብሶቱ ጎራደውም ይግባል ይሰወር ታፈቱ አንተ ትብሳተ የቅመና አባቱ ተደማመጡና ይፈታ ቁጭቱ ነው ዘራፊው ነው ዘራፊው የወንድ ልጅ እናት ታጣቂ በገመድ ኢትዮጵያ ሀገር ያለው ታጣቂ በገመድ ያም ልጅሽ ያም ልጅሽ ያም ዘመዳም